ሄሎ ሰላም
ಹಾಂ ಸರ್ ಹಾಂ ሄሎ ಹಲೋ
ጤና ቤት ሄሎ ಹಲೋ አቤት አቤት ድምፅህ እኮ ಹಲೋ
አይሰማም አባ ሄሎ
ಹಲೋ አቤት አቤት withdraw ሰርቼ እንትኑ ኮዱ ጠፋ
voucher history ላይ ትናንት ታገኘዋለህ እሺ ማታ ያ voucher history ላይ ኮ- ኮዱን ታገኘዋለህ መቼ
ኮዱን የጠፋብህን ኮድ ማለት ነው voucher history ላይ ታገኘዋለህ ወይም ሄደህ shop ላይ ነው መውሰድ የምትችለው እሺ ብሩን
ያው ብሩ መውሰድ ቆርጬ ገና ኮዱ ጠፋ አልገባም እስካሁን ቴሌግራም እኮ ጀምሮ ይኸውልህ አይገባልህም አሁን እንደዚህ ባንዴ ማለት ነው ሄደህ shop ላይ ነው መውሰድ የምትችለው የት አካባቢ ነው ያለኸው መቼ ነው ምግቡ የት አካባቢ ነው ያለኸው
እኔ አድጋላ ነኝ እ?
አድጋላ
አዲጋላ አ ጅጅጋ ነው
አዎ ጅጅጋ ነው እሺ ጅጅጋ ዜሮ አምስት እና ጅጅጋ ዩኒቨርሲቲ የእኛ shop አለ እዛ ሄደህ ብሩን ይሰጠዋል እሺ
እኔ ጅጅጋ አይደለማ እንትን ነው ገጠር ነው እኮ ይኸውልህ እሺ እንደዛ ደግሞ ከሆነ ኮዱን የምታገኝበትን እንትን እኮ እየነገርኩ ነው voucher history ላይ ግባና ኮድ ታገኛለህ እሱን ኮድ ወስደህ እ, deposit በ voucher ብለህ እ, deposit ስታደርገው ወደ Best Bet account ይመልሰዋል እሺ
እነሱ ከቴሌግራም ጋር እንትኑ እኛ መመለስ አንችልም አባ ማን ነው የምችለው አንተ ራስህ እሺ እንዴት ነው ማለት እኮ ይኸውልህ account history ላይ ትገባለህ መጀመሪያ እሺ ከዛ voucher history የሚል ያመጣልሃል
voucher ኡ እሺ voucher history የሚል ያመጣልሃል ከዛ ቀኑን የዘ- የትናንትና የዛሬ አድርገህ search ስታደርገው ያመጣልሃል pending የሆነ ማለት ነው እሺ ከዛ ከታች voucher code የምትላለች እሷን ኮድ ይዘህ ኮፒ ታረጋታለህ ከዛ deposit የሚለው ላይ profile ላይ deposit የሚለው ላይ ገብተህ በ voucher በቻፓ በሳንቲም ብሎ ሲያስመርጥ በ voucher የሚለውን ትነካለትና ኮዱን አስገባ ሲል ይህንን ኮፒ ያደረግከውን ኮድ ወስደህ እዛ ላይ paste ታረገውና deposit ስትለው ወደ Best Bet account ክ ይመልሰዋል እሺ ከሁለቱ ውጪ ምንም አማራጭ የለም። ወይ ሄደህ shop ላይ ነው መውሰድ የምትችለው ወይ ደግሞ ወደ Best Bet account ክ ራስክ ነክ መመለስ የምትችለው። እሺ
አዎ ችግር ነው ዋካ ውስድሮ ውስድሮ ይገባለሁ አይደል አዎ ይገባል፣
ውስድሮ
ይገባል። አባ ውስድሮ ገብቼ ስክሪንሹት ላይ እና አስገብቻለሁ አይደል ምን አልከኝ?
ውስድሮ ከገባ ስሽ እንደና አደርጋለሁ ዊዝድሮ ላይ አይደለም አባ አ እየነገርኩ ነው። ወይ ሄደክ በቃ ሾፕ ላይ ውሰድ ወይ ጓደኞችን ጠይቃቸው። እሺ አይ እሺ እሺ አባ።